ፊት በጠላቴ ፊት ቀባኝ ኢየሱሴ በሞገስ ዘይት በጠላቴ መንደር በዚያ በዳን ሰፈር መንፈሱ ወርዶብኝ ያነቃቃኝ ጀመር በጠላቴ ፊት በጠላቴ ፊት ቀባኝ ኢየሱሴ በሞገስ ዘይት በጠላቴ መንደር በዚያ በዳን ሰፈር መንፈሱ ወርዶብኝ ያነቃቃኝ ጀመር በክፋት በተሞላው ዓለም ላይ አሸናፊ አድርጎኝ የበላይ ለጠላት አስፈሪ አደረገኝ። እንግዲህ ማን ቃወመኝ? መውጣቴ መግባቴ በሞገስ ብርቱ አድርጎኝ የጌታዬ መንፈስ ሄዳለሁኝ እንዲህ በከፍታ ልቤ እኮ ሙሉ ነው በዚህ ጌታ መውጣቴ መግባቴ በሞገስ ብርቱ አድርጎኝ የጌታዬ መንፈስ ሄዳለሁኝ እንዲህ በከፍታ ልቤ እኮ ሙሉ ነው በዚህ ጌታ አምላኬ ፊት መለፋት ብዙ ጸጋን ለማግኘት በጠላት ፊትማ ቀና ቀና ማሸነፊያ ቅባት አለኝና በአምላኬ ፊት መደፋት ብዙ ጸጋን ለማግኘት በጠላት ፊትማ ቀና ቀና ማሸነፊያ ቅባት አለኝና ማሸነፊያ ቅባት አለኝና ማሸነፊያ ስልጣን አለኝና ማሸነፊያ ቅባት አለኝና ማሸነፊያ ስልጣን አለኝና የጎልያድ ግዝፈትና ርዝመቱ እጅግ ቢያስመስለው ጀግና ብርቱ ውስጡ ግን ባዶና ያልተገረዘ እኔ ግን የኢየሱስ ልጅ የአብርሃም ዘር የጠላት ፉከራ ከንቱ ወሬ ጣልኩት በአንዲቷ ድንጋይ ዘርሬ አለና ኢየሱሴ ከኔ ጋራ ሆነልኝ ጠላቴ እንደ እንጀራ የጠላት ፉከራ ከንቱ ወሬ ጣልኩት በአንዲቷ ድንጋይ ዘርሬ አለና ኢየሱሴ ከኔ ጋራ ሆነልኝ ጠላቴ እንደ እንጀራ የአንበሳውን ደቦል ልገነጣጥል ወርዶብኝ መንፈሱ በታላቅ ኃይል ብርቱ የሆነውን ጣልልኝ በእጄ እኔስ የሚያስመካኝ ኢየሱስ ወዳጄ የአንበሳውን ደቦል ልገነጣጥል ወርዶብኝ መንፈሱ በታላቅ ኃይል ብርቱ የሆነውን ጣልልኝ በእጄ እኔስ የሚያስመካኝ ኢየሱስ ወዳጄ እኔስ የሚያስመካኝ ኢየሱስ ወዳጄ እኔስ የሚያኮራኝ ኢየሱስ ወዳጄ እኔስ የሚያስመካኝ ኢየሱስ ወዳጄ እኔስ የሚያኮራኝ ኢየሱስ ወዳጄ ብፎክር ብጓደድ የማላፍርበት ጽኑ ግንብ ሆነልኝ በጠላት ፊት ኢየሱስ ኃይሉ ከኃይላት የበለጠ የጠላትን ሰፈር አናወጠ እኔም ከአምላኬ ጋር ወደፊት መንፈሱ ሆኖልኛል ብርታት ስሙን እየጠራሁኝ ደፍሬ ድል ለምጄ እኮ ነው መፎከሬ እኔም ከአምላኬ ጋር ወደፊት መንፈሱ ሆኖልኛል ብርታት ስሙን እየጠራሁኝ ደፍሬ ድል ለምጄ እኮ ነው መፎከሬ ከፊት ያለ ብዙ ምርኮ አይቆምም ይፈርሳል ኢያሪኮ ከፊት ያለ ገና ብዙ ድል በላይ ያለው ቅባት ይሰራል ከፊት ያለ ብዙ ምርኮ አይቆምም ይፈርሳል ኢያሪኮ ከፊት ያለ ገና ብዙ ድል በላይ ያለው ቅባት ይሰራል በላይ ያለው ቅባት ይሰራል በላይ ያለው ቅባት ይሰራል በላይ ያለው ቅባት ይሰራል በላ